እኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ቸርነትና ፍቅሩ ያላራቀቀ ባሪያው በለመለመው ስፍራ በጎቹ የሚያሰማራው ልዩ ነው የኛ ንጉሥ፣ ልዩ ነው የኛ ጌታ። መጽሐፉን የዘረጋ ማህተሙን የበታን አይሰለቸንም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ሞቶ በሕይወት አቁሞኛል። አልችልም የሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ያንተ ክንድ የማይንደው ተራራ ሜዳ የለም። ወጥቻለሁ ከጥልቁ ታላቅ ነው ዘላለም። የተከፈተ ደጃፍ ሰተደኛል በቤቴ ተመስገን ክበርልኝ ንገስልኝ አባቴን አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ለይተህ የጠራኸኝ ያበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋኔ ወዳጅና ዘመዴ ብዬ ስጠራህ ልኖር ኢየሱስ የእግዚአብሔር ልጅ ለወጠኝ ያንተ ፍቅር አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለ